ነው ወይስ ሌላ? እኮ በዛ ፊት ላይ ነው
hello አቤት ሰላም አስቴር፣ እግዚአብሔር ይመስገን።
ከችልችል ነበር የደወልኩልዎት።
እሺ የኔ እናት።
እ፣ ድንቼ ተበላሽ መጥቶልኝ ነው ብለው አዎ complain አዎ አዎ የኔ ዛሬ እናት።
ተቀይሮ እንዲመጣው ማለት ነው።
አዎ እሺ እ፣ ድንቹን አልመለሱትም አይደለ?
አ- የለም እኛ መኪናው በጣም ቸኩሎ መንገድ ላይም ስለነበረ አምጥተን ተቀበልነውና እቃውን ስንከፍተው ብቻ ነው በቃ ምንም ምን የእህል ዘርነት ራሱ የለውም።
ስለዚህ በጣም እርሱ የደረሰ ጋር ነው ያለ ያለው ነው።
አይደል? አሁን እኔ ድንቹ ጋር ነው ያለ። አዎ አሁን ይሄኛው ሲመጣ ቀይረው ለ driver ኡ ይሰጡታል።
አዎ እሰጣለሁ።
አዎ ተነጋግረናል።
ዛሬ ትናንትና ስለወጣ ደግሞ አዎ ስለወጣ አዎ።
ነው ቀይረው ይሰጡታል። ግን እስኪ ፎቶ አንስተው ይላኩልኝ። እስኪ ስልክ እሺ ቁጥር ልንገርዎት።
እንደዚህ ቴክስት ታደርጊልኛለሽ ወይም ድረስ ራስ ደረሰኝ
ዜሮ ዘጠኝ አርባ አራት አላ እሺ
ሄሎ ሰሞታል
ይህ ሰም ዜሮ ዘጠኝ አርባ አራት ሄሎ ሄሎ ሄሎ
ነው ሄሎ ይሰማል? አቤት ይህ ድምጽ በጣም ይቆራረጥ። ሄሎ ሄሎ